ሄሎ
አቤት
ሄሎ ሄሎ
አቤት አቤት አይሰማም
ይሰማል እንትን ነበር ከማሞስ ያወጣሁት ነበር ወደ ቴሌብር እና ቴሌብር ላይ አልገባም ቴሌብር ጠይቄ ደውላቸው ነው አለኝ አዎ ይህ ቫሙስ አይደለም ይህ ቫሙስ አይደለም እና አይ ለእነሱ ደውላቸው ስላለች ነው አዎ ይሄ ቻፓ ነው ሌላ ድርጅት ነው ስለዛ የት ነው ቫሙስ ነው ያለኝ
እ
እነሱ ጋር ደውሎ ይጠይቋቸው እሺ
ስልክ ትሰጠኛለች አስቸግር የማን የሀበሻ ነው
ባሙስ
የቫሙስ ዜሮ ዘጠኝ ሰባ አራት ዜሮ ዘጠኝ ሰባ አራት ሰላሳ አራት አርባ አራት አርባ አራት
እሺ አመሰግናለሁ